መሰለኝ hello sister መልሼ ደወልኩለት። ደንበኛችን አዎ።
ስልክ ቁጥሩን ይዘውታል የነገርኩትን አዎ ይዤዋለሁኝ፣ ግን ምንም መልስ የለም። ጸጥ ነው የሚሉት።
ልከዋል። screenshot ኡ አዎ ልኬያለሁ። አዎ ሲልኩ ልኬያለሁ።
ከስልክ ኖትና ስልኮትን ማስቀመጥ አለበት።
ስሜን ደንበኛችን ስልክ ቁጥሬን ጻፍ።
አስቀምጧል።
አዎ ምንም መልስ የለም።
መስመር ላይ
መስመር ላይ ያለ- አዎ አለሁ አለሁ። hello ሄሎ ችግር አለበት። ሄሎ